ሄሎ ሄሎ ጤና ይስጥልኝ
አብሮ ይስጥልን ምን ልታዘዝ?
ጥያቄ ነበረ
ምን ጥያቄ?
ማለት ጥያቄ ለመጠየቅ እንትን ለመመለስ ሲደውሉ ስል ነው የደወልኩት።
እሺ ቴሌዊን ጌና ጥያቄና መልስና የእድል ጨዋታ ነው ያለው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። መጀመሪያ መረጃ እንዲመጣ
ኮከብ ስምንት ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ በእንግሊዝኛ የቴሌዊ መረጃ ይመጣል። ከዛ ሰባ ቁጥር ይጫኑና አማርኛ አድርጉ። ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስና እድሉን ይሞክሩ የሚል ጥያቄና መልስ ሁለት ቁጥር ላይ coin ይገዛሉ ለመግዛት የሚል አለ። አንድ ቁጥር ላይ ይመዘገባሉ። ትኬት ይሰጡታል። እድሎትን ይሞክሩ። አሜን። መልካም ጊዜ።